ጥንድ ጥንድ ሆነው ሲሄዱ ባይ ሳጣሸኔን ሲሳይ ቀናው በሰዎች ላይ ዛሬም ሳላይሽ ላድር ነው ወይ እባክሽኔ ጥንድ ጥንድ ሆነው ሲሄዱ ባይ ሳጣሸኔን ሲሳይ ቀናው በሰዎች ላይ ዛሬም ሳላይሽ ላድር ነው ወይ እባክሽኔ ዙራይን ባስስ ባስስ አንቺ እንደሁ የለሽም አንቺ እንደሁ የለሽም ባንጋጥጥ ወደ ሰማይ የናፈቅሽኝ እኔ እንዳይ ቢማትረይኔ የለሽም ጎኔ አሰኘሽኝ አሃ ወይኔ ወይኔ ዙራይን ባስስ ባስስ አንቺ እንደሁ የለሽም አንቺ እንደሁ የለሽም ባንጋጥጥ ወደ ሰማይ የናፈቅሽኝ እኔ እንዳይ ቢማትዳይኔ የለሽም ጎኔ አሳኘሽኝ አሃ ወይኔ ወይኔ አሳኘሽኝ አሃ ወይኔ ወይኔ ካላንቺማ የውስጤን አውጥቼ ካላንቺማ እንዳልተነፍሰ ጭቄንማ የሚገላግለ ያላንቺማ የለኝም ሌላ ሰው ምነው ቢባል በአንቺ የታዘዘ ምነው ቢባል የአካል እስትንፋሴ ምነው ቢባል አግኝቼ እስካዋይሽ ምነው ቢባል ዝምታ ነው መልሴ በጣም ሁላ ሁላ ጥንድ ጥንድ ሆነው ሲሄዱ ባይ ሳታሸኔን ሲሳይ ቀናው በሰዎች ላይ ዛሬም ሳላይሽ ላድር ነው ወይ እባክሽኔ ጥንድ ጥንድ ሆነው ሲሄዱ ባይ ሳታሸኔ ሲሳይ ቀናው በሰዎች ላይ ዛሬም ሳላይሽ ላድር ነው ወይ እባክሽኔ ብቻዬን ባስብ ባስብ ላይቀልልኝ ጭንቀቴ በቀዘቀዘው ቤቴ ያላገር ያላይ ዘባይ ምላው ጠፍቶኝ ስስቃይ ሲደፋ አንገቴ ሲብስ ናፍቆቴ አትደርሺም ወይ አሃ ሰውነቴ አትደርሺም ወይ አሃ ሰውነቴ ብቻዬን ባስብ ባስብ ላይቀልልኝ ጭንቀቴ በቀዘቀዘው ቤቴ የናገር ያላይ ዘባይ ምላው ጠፍቶኝ ስስቃይ ሲደፋ አንገቴ ሲብስ ናፍቆቴ አትደርሺም ወይ አሃ ሰውነቴ አትደርሺም ወይ አሃ ሰውነቴ ያላንቺማ እንኳን የቸር ሊሆን ያላንቺማ ውሎ የናዳሬ ያላንቺማ አይስተካከልም ያላንቺማ የደም ዝውውሬ ምነው ቢባል በአንቺ የታዘዘ ምነው ቢባል የአካል እስትንፋሴ ምነው ቢባል አግኝቼ እስካዋይሽ ምነው ቢባል ዝምታ ነው መልሴ ዙሪያዬን ባስስ ባስስ አንቺ እንደሁ የለሽም አንቺ እንደሁ የለሽም ባንጋጥጥ ወደ ሰማይ የናፈቅሽኝ እኔ እንዳይ ቢማትረይኔ የለሽም ጎኔ አሰኘሽኝ አሃ ወይኔ ወይኔ ዙሪያዬን ባስስ ባስስ አንቺ እንደሁ የለሽም አንቺ እንደሁ የለሽም ባንጋጥጥ ወደ ሰማይ ሜዳ ቢማትረይኔ የለሽን ጎኔ አሰኘሽኝ አኻ ወይኔ ወይኔ አሰኘሽኝ